hello ሰላም ጤና ይስጥልኝ። ቤት ቤት ከአርኔ ባንክ ነው የምንወስደው።
ሰላም ነው። deposit አድርጌ ነበረ መቶ ብር እና እምቢ አለኝ።
አልገባልህም?
ሲቢ ብር ላይ ቆርጧል፣ ግን እዚህኛው ላይ እምቢ አለኝ፣ አለመጣ አለኝ።
እሺ ከሲቢ ብር የደረሰ text message አለ አይደለ?
አዎ አለኝ።
እሺ እሱን ቴሌግራም ላይ ላክልን እና ከቤት ቤት ቁጥር አንድ ላይ ላክልን። ለቻፓስ እናሳውቅልሃለን። እሺ system fail አድርጎ ስለነበረ ነው
system fail አድርጎ ነው የነበረ። አዎ የእነሱ አሁን እያስገቡ ነው፣ እያንዳንዱን እያስገቡ ነው እና ብዙ transaction ስለሆነ ነው እንድናሳውቅልህ ላክልን። እሺ ቴሌግራም በምንድን ነው የኛ ዜሮ ዘጠኝ ዜሮ ሶስት እዛው ላይ lead ያደርግሃል ወይ ደግሞ ልንገርክና ያዘውና እሺ ወይ መላክ ትችላለህ። እሺ ዜሮ ዘጠኝ ዜሮ ሶስት ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ አመሰግናለሁ።
እሺ ምናምን አመሰግናለሁ። መልካም ቀን።